ያስጥልን ቤተሰብ ረዲት ነው
ያልተለቀቀ ጨዋታ ነበረ።
እሺ cashier code ኡን ትልኪ ትነግሪኛለሽ?
አዎ እሺ አስራ አራት አስራ አራት አስራ ዘጠኝ አስራ ዘጠኝ ሀያ አምስት ሀያ አምስት ሀምሳ ሶስት ሀምሳ ሶስት እሺ ትንሽ ጠብቂኝ፣ እሺ አሳውቃቸዋለሁ። ይለቀቃል። ትንሽ አንድ አስር ደቂቃ። እሺ